ዌልካም ዲሽ አባ ጤና ከቱ ኤክስ ስፖርት ላይ ተሳስቼ ወደ ሌላው ስልክ ዘጠኝ መቶ ሰማንያ ብር ጣልኩ።
ከምን ላይ? ከቴክስ
አዎ ቱ ኤክስ ስፖርት ላይ አሪ ጌሙ የተጫወትኩት ተሳስቼ ነው ለሌላ ሰው ጣልኩ ስልክ ብር። ዘጠኝ እሺ መቶ- ኮክ የተሳሳቱትን ስልክ ቁጥር ያውቁታል?
አዎ አውቃለሁ።
እሺ የተሳሳቱትን ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ
ዜሮ ዘጠኝ
ሰላሳ ዘጠኝ
ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ዜሮ ሁለት
ዜሮ ሁለት
አስራ አንድ አስራ አንድ ሀምሳ ሁለት
በዚህ ቁጥር አልመጣም። ኪክ ቤቶችን ደውሎ ይጠይቋቸው። እሺ እኛ ጋር የለም
አይ እ፣ ግን የተጫወትኩት ነው እኮ ኪክ አይደለ የተጫወቱት? ኪክ ቤት አይደለ የተጫወቱት?
አዎ በዚህ ቁጥር ነው የጣልኩበት ብሩ
እኮ ኪክ ቤት ከተጫወቱበት ድርጅት ነው። እሺ ይጠይቁት። እኛ ጋር የመጣ ነገር የለም። የተጫወቱበትን ድርጅት ይጠይቁ።
ያ ቁጥሩም እ፣ አሁን እ፣ እ፣ የጠራው ቁጥር ቴሌብር የለውም
እኮ እሱን የእኛ እኛ ጋር ስላልመጣ ኪክ ብር እንደው ይጠይቁ። እሺ እኛንም ማድረግ አንችልም። እኛ ጋር አልመጣ።
ያ ሰውየው ቴሌብር ከከፈተ ይገባላታል ብሩ
ወደ ቴሌብር መላኩንም እኛ ስለማና ኪክ ብርን የተጫወቱበት ድርጅት ይደውሉ። ወደ game ኡ ይደውሉ።
እነሱ አን- አንችለውም ከኛ ወጥተዋል ብሩ እያሉ ነው ከእኛ ጋር ስላል- እኛ ጋር አልገባም ወይ የተሳሳቱትን ስልክ ቁጥር በስርዓት ያምጡትና ይንገሩኝ። እሺ እኛ ጋር ይሄ ብር አልገባም ከኪክ በዚህ ባሉ ቁጥር። ስለዚህ ቁጥሩን ሳስተውን ከሆነ ኪክ ብር ለእኛ እንዲልክ ያድርጉና check እናደርግሎታለን።
አዎ ቴሌ- አሁን ከፈለግ በ message ልካለሁ ያ ቁጥር
ቴሌግራም ላይ ላኩልኝ። እሺ
እሺ